hello hello እሺ ለመመዝገብ ነበረ class ራሱ በጣም busy በመሆን ነው ያገኘኋት እ hello hello ሄሎ ጠፋ እየተደማመጥን አይደለም ሄሎ